ቦነሳን ለቀቀልኝ በና እሺ ንገረኝ cashier ኮዱን እሺ አስራ አራት እሺ
ሰላሳ አንድ እሺ ሀያ አራት እሺ ዜሮ ዘጠኝ
እንትን እስቲ አንድ game አልታረመም። ልየው ምን ሆኖ እንደሆነ አንድ game ኡ።
እሺ አንድ ደግሞ አለ ልንገርሽ እሺ ይሄንን ልየዋ ምን ሆኖ እንደሆነ ያልተካሄደ።
እሺ እሺ
ዛሬ ስድስት ነው ገና ይሄ ጨዋታ በስድስት ነው የሚጫወቱት። ስድስት ዛሬ ማለት አራት ነው። ከነገ እሺ።
ወዲያ ነው የሚጫወቱት። እሺ አስር ሰዓት ላይ እሺ ሌላውን ልንገርሽ ንገረኝ። እሺ እሺ አስራ አራት ሰላሳ ሁለት እሺ ሰባ አንድ አርባ ሶስት
ሰባ አንድ አርባ ሶስት እነዚህ ደግሞ የአስር ጨዋታዎች ናቸው። አንድ ቀይ ብቻ አብሩተዋል፣ ግን ሶስቱ ገና የአስር ናቸው ጨዋታዎቹ። አብሩቶልሃል አሁን ግን እነዚህ ጨዋታዎቹ ገና ስላልተካሄዱ ነው። የቅድሙ ደግሞ አንድ ጨዋታ በስድስት ነው የሚካሄደው።
እሺ እሺ
በቃ አንድ ልጨምርሽ አለ አለ ንገረኝ።
አስራ አራት ሀያ ሶስት እሺ ዘጠና ዘጠኝ አስራ ሁለት
ይህ ጨዋታ ደግሞ ያለፈ ጨዋታ ነው። ኦ ይሄ ደግሞ ጨዋታ ፖስት ፖንዶ ነው። ለዘጠኝ ተላልፏል።
የትኛው የሚጫወቱት ቃይላ ገላሳ እንትን ዋላሉድ ነው። ዋላሉድ ኤፍሲ
ዋላሉድ አዎ ኤፍሲ አ፣ እሺ እሱ ጨዋታ በእንት የሁለት ነበረ አ፣ የትላንት ወዲያ ነበረ። ከዛ ፖስትፖንድ ሆኖ ለዘጠኝ ዘጠኝ።
ተላልፈዋል።
እሺ ግን እዚህ ላይ ምንም እንትን የለብም lost የለብም።
እሺ እሺ ስለዚህ ይሄ win ነው ማለት ነው። ጠብቀውና ቀኖቹን ተውልን ችግር የለውም። እሺ እሺ እሺ እናመሰግናለን።
እሺ እኔም አመሰግናለሁ።